ጤና ይስጥልኝ። አሪፍ ነኝ። መሀሌት ነኝ። እባክዎ ምን ልርዳዎት?
አብሮ ይስጥልኝ ነው ጥያቄ። ይሄ ብር ተመለሰልኝ እኮ እስካሁን።
እሺ ደንበኛችሁ በዚህ ቁጥር ነበር ያስመዘገቡ?
አዎ አዎ።
እሺ ስሞትን ይንገሩኝ።
ያሬድ ተፈራ።
እሺ እያየሁልዎት ነው። ትንሽ መስመር ላይ ይጠብቁኝ።
እሺ
መስመር ላይ ያሉ ደንበኛችን አሉ አሉ አሉ።
እሺ ስላስጠበቅነው ይቅርታ። እዚህ ጋር እንደሚያሳየን እ፣ በእኛ በኩል ተስተካክሏል።
ወዴት የተስተካከለ ነው?
ቀጥታ ወደ betting account ኦት ሜላ ቤት አልነበረ እ፣ ወደዛ እንዲገባ ተደርጓል። በእኛ በኩል አልገባም እኮ አሁን የምልሽ እኮ ስንት ቀኑ ነው? እስቲ July four እኮ የገባ እኮ ነው። እስካሁን አልገባልኝም። በየቀኑ ነው የምደውለው እስካሁን።
ልክ ነው። ግን እዚህ ጋር የሚያሳየን ባለሙያዎቹ የሰጡ ምላሽ እ፣ አ።
በነ- በዚህ በአሪፍ ፔ በኩል ያለው እንደተስተካከለ ነው። ግን እስካሁንም ካልገባሎት ከአሁን በኋላ አልገባም።
ሜላ ቤቶችን ነው የሚያናግሯቸው። እነሱ ጋር activate ያላደረጉት ነገር ካለ እዛ እንዲያደርጉሎት ማለት ነው።
ሜላን በምንድን ነው የማገኛቸው?
ምናልባት እዛ website ኣቸው ላይ ይኖራል።
website ኡ ላይ አዎ እንጂ እናንተ ጨርሳችኋል።
እኛ ወደዛ ጋር ወደ ሜላ ጨርሰናል። አዎ እሺ፣ thank you፣ ይቻላል።
thank you።
እሺ መልካም ቀን ይሁንልዎት።